ይሄው ጤና ይስጥልኝ።
ሰላም ነው።
ሰላም እንዴት ናችሁ?
እግዚአብሔር ይመስገን።
ጥሩ። እኔ የምልህ application ኑ እየሰራ ነው? በጣም busy ሆነ እኮ።
አዎ እዚህም እያስቸገረ ነው። ትንሽ system እያስተካከሉ ስለሆነ ለዛ ነው። ትንሽ ታገሱ።
Okay። አዘዝነው ነበረ group ለመሙላት ደግሞ ምን ጊዜው አለፈብን።
Okay አዎ አሁን አሳውቂያቸዋለሁ። update እያደረግን ነው። ትንሽ ጠብቁ ብሎኛል። ይሰራል አሁን። ትንሽ ታገሱ። ይቅርታ በጣም Okay። በቃ አሳውቅልን እንዲያፈጥኑልን።
እሺ፣ እንግዲህ ያው እሺ፣ ትእዛዝ እሺ፣ ስላስቀረ እሺ፣ እሺ፣ እሺ።
አመሰግናለሁ።